ቀን እዚህ በኋላ ይመጣል።
ሄሎ ሰላም ቅዱስ ነኛ አል አይ ቅዱስዬ ሰላም ነው ሰላም አል ዮሴፍ ነኝ።
ላምጣው
ፒን እንድታስተካክልኝ ነበረ
ኦርደር ነው
አስራ ዘጠኝ አስራ ሰባት ሄሎ ቅዲ ሌላው ማዋቅ አ ፒን አስተካክል ወደ ቴዎድሮስ አደባባይ ነው ነበር አስራ ዘጠኝ አስራ ሰባት ሰላሳ ዘጠኝ አስራ ሰባት ሰላሳ ዘጠኝ አስራ ሰባት አ check ዳገት ስለሆነ የፒያሳ መንገድ ያው pin እያስተካክል ነው የምንሄደው ከሜክሲኮ ነው። እሺ።
አረ